hello hello አይሰማም?
ይሰማኛል። ምን ልርዳዎት? ሁሉ ስፖርት ነው።
እ ኦንላይን ስንከፍት እምቢ ብሎን ነበር።
ምን አሉት?
ስንከፍትበት እንደ አዲስ እ ተከፍቶበታል ይላል። ከተከፈተ ስንሞክረው ደግሞ password ኡ ልክ አይደለም ብሎን forget ስንለው password ኡ አልገባ አለ።
forget ካሉ በኋላ ኮድ አለና ኮዱ እንዴት ሆነ? መጣ ነው?
ኮዱ አልክ አልመጣለን።
okay፣ እሱ የተስተካከለ ስለሆነ ነው። እሺ፣ በድጋሚ ሞክሩት። ወደ ከሰዓት ወደ በኋላ ወደ በኋላ እንሞክረው።
ና ና
online online ስናስገባ እም፣ እ account ስልክ ቁጥሩ ካልተከፈተበት አይገባም አይደለ?
ምን ምን አለ?
ኦንላይን ስ- ኦንላይን ማስገባ ፈልገን አስገባንና ስልኩ ገባ። ካልተከፈተበት አይገባም አይደለ?
አዎ መከፈት አለበት።
ያለዛ እሺ አይልም።
አዎ
እሺ